ሰላም ጤና ይስጥልን ቤት ቤት
እንትን withdraw confirm እንድታደርጊልኝ ነበር።
እሺ ንገረኝ። ቤት ቤት ቁጥርን አስራ አንድ
እሺ ሰላሳ አምስት ሀምሳ ስድስት እሺ ዜሮ ሶስት
እሺ
fail ያደረገውን እንዴት ነው የምናደርገው?
fail ሆኖብሃል?
አንደኛው fail ሆኗል፣ አንደኛው እንትን ብሏል። confirmation ነው የሚፈልገው።
እሺ እስቲ ሊሆንና failed ሁለት ሺ ሁለት ሺ ነው አይደለ?
አዎ
ስለሌለው ነው ፊልድ ያለ ከአንድ ሺ ሰባት መ- አ- አንድ ሺ ሰባት መቶ ነው እኮ ያለው አካውንትክ ላይ አይ ዊዝድሮ አዝዤ ስልክ ተደወለ አጋጣሚ እኮ እና ፌል እንትና አለ አዛሃል እኮ ሁለት አለ አራት ሺህ ብር አለው እኮ
እ እ?
ፊልድ ያለ መስሎ ነው እንጂ እንትን ነው ሁለት ሁለት ሺህ ብር አፕሩቭ ይደረጋለው።
ኦኬ ኮንፊርም አለው አ- ድጋሚ ስደግሞ ነው ለምን አንድ ሺ ሰባት መቶ ስላል- ስላለው ኦኬ ነው እንዲ ያው ኦኬ ያው አዎ፣ አዎ ተ- ተደውሎልህ ቢሆንም ግን አዞልካል ሁለት ሁለት ሺህ ብር አለው በቃ እሺ confirm አድርጊልኝ እሱ ወደ ዜሮ ዘጠኝ አስራ አንድ ሰላሳ አምስት ሀምሳ ስድስት ሀምሳ ዜሮ ሶስት እሺ
እሺ
ያው ሁለቱንም approve አድርጌልሃለሁ።
ሁለቱንም አዎ ገብቷል። ያው check አድርገው። እሺ እሺ ገብቷል አየሁ እሺ፣ እሺ፣ እናመሰግናለን። እሺ